ጤና ይስጥልኝ። በራሁን ጃማ ከልባኮም ለብደው ይህን እንዴት አደርግ ሰላም እግዚአብሔር ይመስገን።
አለ እንትን ፈልጌ ነበር ለህዳር አስራ ስምንት ሐዋሳ
ህዳር ስንት አሉኝ? ይቅርታ አስራ ስምንት ህዳር አስራ ስምንት እ
ወደ ሐዋሳ እ ታህሳስ ነው አዎ፣ ታህሳስ ማለት ነው።
ታህሳስ አስራ ስምንት ነው። እሺ አንድ ደቂቃ ይላሉት እሺ እና price ኡ ለሶስት ሺህ ብር።
ለሶስት ሰው ህዳር አስራ ስምንት አዎ።
መመለሻ አለው ወይስ መሄጃውን ብቻ? ነው?
ህዳር አይደለም ታህሳስ ታህሳስ አስራ ስምንት ለሶስት ሰው አዎ፣ መሄጃ መሄጃ ብቻ።
እሺ አንድ ደቂቃ መስመር ላይ ይጠብቁኛል። የጠዋት አንድ ሰዓት ከአርባ አምስት እሺ ከዛ ዘጠኝ ሰዓት ከአርባ እና አስር አዎ።
ሰዓት ከአርባ ነው ያለው በራ። የትኛውን ላርግሎት?
የዘጠኝ ዘጠኝ የዘጠኝ ሰዓት ሲሆን የዘጠኝ ሰዓት ከአርባ ነው።
ያው አስር ሰዓት ማለት ነው ነገር አዎ፣ ነው ለ- ለአስር ሀያ ጉዳይ ማለት ነው።
የአስር ሀያ ጉዳይ አዎ። ምን ያህል ነው price ኡ? አንዱ ስንት ነው? ል- ልጅ ነው
እስ- የስንት ዓመት ልጅ ነው?
የሰባት የሰባት አዎ።
ስለዚህ ሁለቱ አዋቂ፣ አንድ አዎ።
የሰባት ዓመት ልጅ።
አዎ
እሺ፣ አንድ ቆይ የሶስት የአዋቂ ስላደረኩት መጀመሪያ እሺ
አስራ ሁለት ሺ አራት መቶ ዘጠና ብር።
በቃ መሄጃ ብቻ ማለት ነው። እንዴት ነው መቁረጥ? አሁን እንትን ምረጥ ቴሌግራም ይጠቀማሉ በዚህ ስልክ? ቴሌግራም ላይ አሁን message ልክሎትና የሶስቱንም ስም እስከነ አያት ይልኩልኛል። ከዛ በኋላ መክፈያ አማራጩን እዛ ላይ ልክሎታለሁ። ሲከፍሉ screenshot ይላኩልን። ትኬቱን እዛው ላይ attach አደርግሎታለሁ በ PDF በቃ እሺ ለእንትን ማለት ነው መልስ በቃ አንተ ቴሌግራም መልሽኝ መልሼ እደውላለሁ።
አሁን ቴሌግራም ላይ ልክሎታለሁ። ቼክ አድርጉት።